ሌላው ሰላም ጤና ይስጥልኝ። እንዲሁም YouTube hello ሌላው እማዬ ለቤተሰብ ስልኩን ስጪው፣ ወይ ለእናትሽ ወይ ለአባትሽ ለደወለልሽ ሰው hello
እጩ ድንቅ ልጆች ጋር ልጅ እንድትመዘገብ ነው።
ለትልቅ ሰው ስልኩን ስጠው። አቢ hello